ጤና ይስጥልኝ ሁሉ ስፖርት ኮከብ ደርዳው hello አብሮ ይስጥልኝ ምን ልርዳው?
እንትን ፈልጌ ነበር የሁሉ ስፖርት አይደለ አዎ
agent መሆን ፈልጌ ነበር የት አካባቢ ነው?
ደሴ
ደሴ እ።
ስልኮትን ይንገሩኝ።
ዜሮ ዘጠኝ እ
አስራ ስምንት እ
ሰላሳ ሁለት እህ አቤት አቤት ዜሮ ስምንት እ ሰባ ሁለት
እሺ እንደውልሎታለን።